ሰላም ጤና ኢትዮጵያ
አለም እግዚአብሔር ይመስገን። አ ደውዬ ነበረ እስካሁን ቆየብኝ።
ምን ላይ ምን ላይ ምንድን ነው ፈልገው የደወ አዎ ድራፍት ማሽን ተበላሸ ብዬ ደውዬለት ነው ደውዬልሽ ነበር።
በዚህ ስልክ በዚህ ስልክ ነው አዎ በዚህ ስልክ
እሺ፣ ደንበኛ ደንበኛችን ስሞት ማን ነው?
ስሞት ማን ነው ወይም
ጠቃባር የአቃባር የሚባለው እ እ
ጠቃባር ጠጣባርና ሬስቶራንት አዎ አዎ አዎ አገባርና ደንበኛ ደንበኛችን ተመዝግቦለታል።
ምናልባት ምናልባት ከጠዋት በፊት ገባ ስለሆነ በወራት የሚሆነው የሚሆነው ነው በወረፋ በወረፋ ነው።
አዎ ነው ይመዘገባል።
የዘገባል በኋላ በወረፋት የተወሰነ ሰዓት ተጠቅሟል።
እኔ ደግሞ እኔ ደግሞ በድጋሚ ባለሁ
እሺ ዛሬ ይደርሳል። አ?
አዎ አዎ ይመጣል።
ይመጣሉ።
ምናልባት ምናልባት አሁን በአውሮፓ ስለሆነ ነው ነው?
ያሉበት።
እሺ ሌላ ምረጥ ሌላ ምረዳው አይ የለም።
ስለደወለ ስለደወልና የአገልግሎት ያለው አጣ በሁለት ሳምንት